ሄሎ
ሄሎ
ሰላም ጤና ይስጥልን።
የኮሜዲያን ነው አይደለ?
አዎ ሪንግቲቭ ነው።
አዎ እና እሱን ማግኘት አይችልም ከይቅርታ ጋር
ምን ነበር ጉዳዩስ? ይቅርታ
እ
ምን ነበር ጉዳዩስ?
አይ እሱን ነበረ ማግኘት የፈለኩት ጉዳዩን ይንገሩኝና ለሚመለከተው አካል ላስተላልፍለት።
ይሄ እንትን ባለው ይሄ ድንቅ ታሪክ ታሪኮን ምናምን ለመናገር ያለው የለም እሱን እንትን ለማለት ነበር።
ለመመዝገብ እኔ መዘግቦታለሁ። ስሞትን ይንገሩ።
ሀና ተሾመ እ
እሺ ሀና ተሾም አድራሻሽ የት ነው?
አድራሻ ወደዚህ ወደ ባህር ዳር አካባቢ ነኝ አሁን።
እሺ ስልክ ልውሰድ። ሀና ዜሮ ዘጠኝ
የእኔን ነው አዎ እሺ ዜሮ ዘጠኝ ሰላሳ ሁለት ባለ ታሪኩ አንቺ ነሽ አይደል ሀና?
አዎ ራሴ ነኝ።
እሺ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሁለት ሰባ ሶስት ሰባ ሶስት ዜሮ ስምንት ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ ሁለት ሰባ ሶስት ዜሮ ስምንት ዜሮ ዘጠኝ አዎ
እሺ ዜሮ ዘጠኝ ሰላሳ ሁለት ሰባ ሶስት ዜሮ ስምንት ዜሮ ዘጠኝ ባህር ዳር ነው ያልሽኝ አድራሻሽን?
አሁን ያለው አዎ እዛ ነው ባህር ዳር።
አዲስ አበባ ትመጫለሽ እንዴ?
አዎ አውቀዋለሁ። አዲስ አበባ ነኝ በፊትም ስለማውቀው አዎ
አውቀዋለሁ በፊትም።
okay አሁን ኑሮሽ ባህር ዳር ነው ወይስ እየተመላለስሽ ነው?
አዎ አሁን እዛ ነኝ አሁን።
በቃ እሺ መልካም። ለሚመለከተው አካል አስተላልፋለሁ። ይደውሉልሻል ሀና።
እሺ እሺ ሰላማዊ መልካም ቀን።
እሺ እሺ